ይስጥልን። ቤት ቤት ቤት አብሮ ይስጥልን። እሺ upgrade እንዲነሳልኝ አሁን እያናገርኩት ነበር፣ ተቋረጠ።
ምን እንዲነሳልኝ upgrade እንዲደረግልኝ ድሮ ለማድረግ limit እያገደኝ ነው።
invalid እያለህ ነው?
አዎ ይሄን የቤት ቤት ስልክህ?
አይደለም ዜሮ ዘጠኝ ሀምሳ አራት እሺ
አስራ ሁለት እሺ ሰላሳ አንድ ሰላሳ አንድ
አስራ ሁለት ሰላሳ አንድ ሰላሳ አንድ አዎ አስር ሺህ ብር ያወረደው አለ confirm ብሎ እሱን እንትን በይልኝ እና ኮንፊርም ይሄን እንዲ- ተደረገልህ?
አ፣ እንትን አስተካኪልኝ confirm ብሎ ተንጠልጥሎ ነው የቀረ።
እሺ እሱን ኮንፊርም ላስተካክልልህ።
አድርጌልኝ።
ያኛውን ልላክልህና አሁን አ።
ከተስተካከለ አሁን ተስተካከለ፣ ካልሆነ ግን ነገ ነው የሚሆነው አይ እንዲስተካከልልኝ አድርጊ። ለማንኛውም እኮ። እሺ እኔ ሳልሆን እኔ የማስተላልፍልህ እኮ ገብቶኛል። አዎ አስተላልፍልኝ።
ችግር የለም።
እሺ።
መልካም ምሽት።